ኦኬ እሺ ጤና ይስጥልኝ ዶም ዩቲዩብ ሄሎ
ጤና ይስጥልኝ ደም ዩቲዩብ ሰላም ጤና ይስጥልን ሰላም ነው እግዚአብሔር ይመስገን እንዴት ዋሉ
እግዚአብሔር ይመስገን እንዴት አመሹ
ለማስመዝገብ ነው።
ልጆችን እሺ እድሜው ስንት ነው እያካሄዱ ነው እኔ አምስት
እሺ ህፃኑ ምን ሆኖት ነው ጎረቤት በጣም ጎበዝ ነው።
ልዩ ብቃት ችሎታ አለ ብለው ያምናሉ
ንግግር ላይ ምናምን አሪፍ ነው
መድረክ ላይ ወጥቶ ራሱን መግለጽ ይችላል ይችላል።
እሺ ስሙ ማን ነው? በረከት ማለት
በረከት ቱሳ
በረከት ማለት ነው በርታ በረከት ቱሳ
አድራሻዎች ነው
አድራሻ ቦሌ ቦሌ ሰላም ጤና ይስጥልን ትንሽ የዩቲዩብ ድምፁን ይቀንስ ይችላል እየተሰማው ስላልሆነ የቤተሰቡ አድራ እ፣ ስልክ ቁጥር ይኖሩታል እሺ ሀሳብ አስተያየት ለመስጠት ነው ወይስ እሱን ላድርግልሽ የደወሉልሽ
አይ ይንገሩኝ ይቅርታ ኦኬ እስኪ የስንት ልፈልገው ዓመት አግኝ ህፃን ነው ለመጠቆም ያደረጉት?
እሺ እስከዛ የእርሶን ስም ይንገሩን
እሺ እኛ ጋር አሁን እየተደወለ ስሞት ማን ይባላል የእርሶ ይቅርታ በታሰሩ ህጻናትን ነው ሰባት ዓመት እየመዘገበ ሄሎ
ሌላ እናመሰግናለን።
የእርሶ ስም ማን ይባላል ሰላም ጤና ይስጥልን የኔ እንዳልክ እንዳልክ ማን እንዳልክ የኔ ምን አሉ? ይሰማል ይሰማል እንዳልክ ማን ይሰማል ይቻላል ይቻላል ይቻላል እያዳመጥኩ ስልክ ነው።
ቁጥሮቹን ይቻላል ይንገሩኝ እሺ አቶ እንዳልክ ዜሮ ዘጠኝ
ብራና መስጠት ከፈለጉ እ፣ እሺ እስኪ የእርሶን አስተያየት ቁጥር ይንገሩኝ ዜሮ ዘጠኝ ያላችሁን ነገሩን እና ኮሜዲያን በቀጥታ ሰባ አምስት ስልክ ይደውሉልሽ ሰባ አምስት የኔ ስልክ የፈለገው የቤት ስም ነው።
ስክሪን ላይ ባለው ሰባ አምስት